Hello? Hello? Hello? ሄሎ
ሄሎ ጤና ይስጥልኝ።
አብሮ ስጥልኝ።
ምን ልታዘዝ? ምን ልርዳው? ሄሎ ሄሎ፣ አቤት።
ምን ልታዘዝ? ቴሌቪዥን ነው ይሄ።
አዎ፣ ማሳመሪ ያለ ማሳለፊ ብር ዩ- ይቆ- በየወ- በየጊዜው ብር ይቆርጣል። ማሳለፈው አ- ማሳመሪያው ግን አላልፍም።
እሺ ዘጠኝ ዘጠና አራት ይደውሉና ይጠይቋቸው የድምፅ ማሳመሪያ እሺ እሺ